ጤና ይስጥልኝ። እንደምትችል
እንዴት አለሽ?
እግዚአብሔር ይመስገን።
መጠቆም ይቻላል? እጹብ ድንቅ ነች።
አዎ ይቻ እድሜዋ ስንት ነው?
እድሜዋ አምስት ሊሞላት ነው።
እሺ ምን ወት ነች?
እ?
ምንህ ነች?
እ፣ እኔ የምኖርበት ቤት ነው የምትኖረው።
እሺ ጠራይ ነው የህፃናት እሺ እሺ የህፃናት ስም አለ?
ያብ ማን?
ያብ ህያብ አ
ህያብ ማን?
ክብሮ ክብሮ
አድራሻ የት ነው?
እ? እ?
አድራሻ
አዲስ አበባ
እድሜዋ ስንት ነው?
አምስት ሊሞላት ነው። አራት ከምናምን
አራት ከስንት ለመምላት ራሱ አይመችም።
እዛ ስልክ አ- ከስንት ነው?
አራት ስድስት አራት አራት
ስድስት ወር አ
እሺ የቤተሰቧ ስልክ ይኖሮታል?
ይኖራል።
ስልክ እሺ ንገሩ ዜሮ ዘጠኝ ዜሮ ዘጠኝ አስራ አንድ እሺ ስልሳ ሁለት ሰላሳ ስድስት ዘጠና ስምንት
አድራሻ የት ነው ያልከኝ? ይቅርታ
አዲስ አበባ ቂርቆስ ክፍለ ከተማ
የእርሶ ስም ማን ይባላል?
አብዱ
አብዱ ማን?
በሽር አብዱል መናን በሽር
አብዱል ማን ያለው?
አብዱል መናን በሽር
አብዱል መነን በሽር አ ስልክ ቁጥሮት ላይ ደርሶ ዜሮ ዘጠኝ
ይሄ የደወልኩበት ዜሮ ዘጠኝ አስራ አንድ እሺ ስልሳ ስምንት እሺ ሰማንያ አራት ሀያ ስምንት
የህፃኗ የመረዳት አቅም እንዴት በመጠኑ ነው? በጭራሽ እሺ እኔ ምናችን ማስታወቂያው ምን ላይ ነው ያዩት?
እ፣ አሁን እ፣ ላፕቶፔ ላይ ነው ያየሁት YouTube ላይ አሁን እሺ እንጂ አሁን live live ነው አሁን እ፣ ትክክል ነው አይ እ፣ ማታ ላይ አለን ከሁለት ሰዓት እስከ ስድስት ሰዓት ነገም አለን ዛሬም አለን
አ መከታተል ይችላሉ።
እሺ እሺ እናመሰግናለን። መልካም ቀን።
እሺ